ሰላም ጤና ይስጥልኝ። ጭብጭብ
ሰላም ነው እናት።
እግዚአብሔር ይመስገን።
refund አዝዤ refund ሆኖ ብሩ መልሶ ግን አልገባልኝም account ኤ ላይ።
ምንድን ነው fail አድርጎ ነው?
አዎ ግሩፕ fail አድርገው የመቼ ነበር
refund ተደርጓል ተብሎ የተላከው ዛሬ ነው።
okay እሺ፣ አልገባልኝም ነው የሚሉኝ።
አዎ አዎ እስኪ ስልክዎትን ይንገሩኝ። አንድ
ሀያ አንድ እሺ
አርባ እሺ ዜሮ አንድ ስልሳ አንድ ዜሮ አንድ ስልሳ አንድ አዎ
ምን ነበረ fail ያደረገው የተመለሰለት?
እ ምኑን አይተሙን ነው የተገዛው ነው አይታሙን እ ምንድነው ድንችም አለው እ ድንች ሳይሆን ቲማቲም እሺ በሰላሳ አንድ ነው order አደረጉት። እሺ
ቲማቲም፣ አቮካዶ፣ ማንጎ
እሺ እ ምንድነው ሌላኛው
አቮካዶ ግን complete እኮ ነው ያለው።
አቮካዶ አዎ አቮካዶ complete ነው። ቲማቲም ሁለቴ እሺ አዎ እንደዛ ነው። ቲማቲም ሁለቴ እህ ከዛ ማንጎ ከዛ እሺ።
ደግሞ ቀይ ስር ቀይ ስር እሺ እና ደግሞ እንትን እ ቀይ እንትን ምንድነው አንዱ?
ሽንኩርት grade C አዎ ሽንኩርት አዎ ስቲው okay አራቱ አራቱ ነው አዎ እና ዛሬ አልተመለሰልዎትም?
አይ የለም ያው ያየሁትን account ላይ ገባ ነገር የለም።
እሺ screenshot ቆይ እንድትልክልዎት ላድርግ
ምን የተመለሰበትን አንዳንድ ተመልሷል ጊዜ የሚለው?
ሲመለስ አዎ።
አዎ ሲመለስ እንትን አያሳይም። ይሄ ቆይቶ ነው ምን?
system ኡ የሚያመጣውና እም።
ስልኮት ላይ ቶሎ ስለማያሳየዎት ይሆናል።
አይ እኔ በ system ነው ያየሁት። እኔም እዚሁ ስለሆነ ቴሌብር ላይ ስለሆንኩ በ system ነው ያየሁት።
እሺ check አድርጌ መልሰው ከሆነ እንትኑ እንድትልክልዎት ላድርግ screenshot ኡ።
ምን? እሺ እሺ እሺ እሺ